ጤና ይስጥልኝ። ከሚሰላ ማለት ነው።
የላብራቶሪ ምርመራ ለመጠየቅ ነበረ።
እሺ
indirect ነበር ቃል ሌላው
ማዘዣ አለዎት?
indirect Coombs test የሚል ምርመራ አላችሁ ማዘዣ አለዎት?
እ ማዘዣ አለዎት ወይ?
ማዘዣው አለ።
እሺ ቴሌግራም ላይ ፎቶ አንስተው ይልኩልኛል በምሰጠው ስልክ
እሺ ግን indirect Coombs test ነው።
indirect ምን
Coombs test
ወይ ስልክ ልስጦት እስኪ ደውሉላቸዋል።
እሺ ወይ ደግሞ እሺ ቴሌግራም ላይ ላክልሽ ላኪልኝ የሆነ ቁጥር እሺ ዜሮ ዘጠኝ ልስጦት ዘጠኝ
ሰላሳ ዘጠኝ
ዘጠኝ ሀምሳ አንድ ሀምሳ አንድ ሀምሳ አንድ ሶስት ጊዜ አምሳ አንድ አምሳ አንድ አዎ ሶስት ጊዜ እሺ
ፎቶ አንስተው ይላኩልኝ።
እሺ